hello
ሄሎ ሰለሞን ሄሎ ማሪቱ
ሰላም ከ call center ነበር የምደውልህ። ማሪቱ አይደለሁም፣ ይቅርታ ሰለሞን።
okay እሺ እሺ እ፣ ትናንት ፍጹም ከበደ የምትባል customer ነበረች እዚህ እስጢፋኖስ አካባቢ።
እስጢፋኖስ አዎ እስጢፋኖስ እንኳን አይደለም ያለችኝ ትናንትና ሌላ ቦታ ነበር ያለችኝ ግን ዛሬ ይወጣላታል ይወጣል።
ዛሬ ይወጣላታል ይዘን መጣ ዛሬ የት ነው location ኗ ዋና መውጣቱ ነው። እዚህ ጋር ገብቼ ሳየው እስጢፋኖስ አካባቢ ስላሳየኝ ነው። መስቀል አደባባይ ምናምን ሜክሲኮ ነች እንዴ?
አ- ሜክሲኮ ሳትሆን የት ነው አልጠየኳትም።
ኮካ ኮካ ኮላ ምናምን ያለችኝ ወደ ዘነበ ወርቅ ምናምን ኮካ ኮላ ኮካ ኮላ የት ነው ኮካ ኮላ በጦር ኃይሎች ምናምን ሄደ ኮካ ኮላ አላ ከዛ ጦር ኃይሎች ነው
ጦር ኃይሎች ነች።
አ ጦር ኃይሎች ነች እዛ ነው ትናንትና ያለችኝ ግን እሺ።
የ- የ- ይወጣላታል ዛሬ መስቀል ከ- አደባባይ ከ- ነው የሚያሳየው።
አ፣ ይወጣል፣ ከሰዓት- ዛሬ ይወጣል product ኡ።
ዛሬ ይወጣላታል product ያው እያሰራን ነው አርባ አንድ ኪሎ ሽንኩርት ነው ያዘዘችው፣ ቀይ ሽንኩርት።
አ ቀደም ነው ብለው እያሰራ- ይደውሉልሽ፣ ደውሉላት በላቸው። እሺ፣ በጣም ደብሯታል ሴትዮዋ።
እሺ እሺ እሺ፣ እሺ፣ ሰላም።
ይደውላል እሺ፣ እሺ።